አሎ ሆስፒታል አምቡላንስ
አለን አለን
ጤና ሆስፒታል አምቡላንስ ነው የደወሉት።
አብሮ ይስጥልን። የ- ይ- ይቅርታ እ፣ ምናልባት እ፣ ከተሻለው ችግር የለም እ፣ ትንሽ እያገገመ ነው።
እሺ፣ አምቡላንስ ነዋ።
የአምቡላንስ አገልግሎት ነው የደወሉት። አዎ፣ አዎ ተረድቻለሁ። ትንሽ ያለ ስላልሆነ መልሽ ዘንትተነዋል። ችግር የለም። ቆይ እ፣ አላወቅኩትም። ይቅርታ ማልበል
አማኑኤል እ፣ ብለሽ ያዥው እና ከደወልኩ ታነሽልኛለሽ። አመሰግናለሁ።
እሺ፣ እሺ።
እሺ እናት